ሪፖርት የምትረዳው?
deposit ያደረኩት ብር ነበር፣
እሺ
አየር ላይ ቀረ።
እሺ deposit ያደረጉት ከቴሌ ብር ነው?
አዎ እሺ የቴሌ ብር የላከልዎትን text screenshot አድርገው በቴሌግራም ይኩልን።
ልክ ያለው ቴሌግራም ላይ እሺ መልስ እናገኝ፣ እዛው ላይ አይተን እንመልስለታለን።
መልስ የሚሰጠኝ አጥቼ እኮ ነው። ኧረ በእናትህ መቼ ነው የላኩት?
እ መቼ ነው የላኩት?
ሀያ ሶስት ቀኔ ከተላላኳችሁ እናንተ ጋር ሀያ ሶስት ቀን ማነው አዎ።
ስሙት? የቴሌግራም ይንገ ሸው ሸው እንትን እያልኩ አንተንም በላ ትላለህ። ምንድነው እኮ አይደለም deposit እኮ ነው ያልኩህ።
ስልክ ቁጥር ልስጦት ያዙ፣ የሚያናግሩበት ሰባ አራት ሰማንያ አምስት
ያዙ። እኔ ልንገሩት ነው ያልኩት፣ ንገ- ይንገሩኝ አይደለም ያልኩት። ደንበኛ እሺ
እሺ ዜሮ ዘጠኝ ሀያ አንድ
ልክ ልክ ነው። እሺ ዘጠኝ ሀያ አንድ ሰባ ስምንት
ሀያ አንድ ሰባ ስምንት አርባ ዘጠኝ ሀያ ሁለት
አርባ ዘጠኝ ሀያ ሁለት ይህን በዚህ ስልክ ያናግሩት ይደውሉና እሺ እሺ አ